ሄሎ፣ አቤት፣ አብሮ ይስጥልን አባቴ።
የሆነ መኪና አይቼ ነበር ፌስቡክ ላይ አሊባባ ምን ምን መኪና አይቼ ነበር?
ሳይክል
ምን አለ አባቴ?
ሳይክል ሳይክል ሳይክል አለን። እሺ፣ እ፣ እ፣ አንድ ሚሊዮን በባንክ አልኩት ነው ባንክ አንድ ሚሊዮን የምናወጣበት አለን ካሽ ስንት ነው ካሽ
እ ካሽ ካሽ ስንት ነው
ጠብቁኝ።